hello አቤት ምንም ዋይፋይ እያሰራኝ አይደለም። እስኪ accept በለኝ ማለት ነው።
accept በለኝ እስኪ ዋይፋው እያሰራኝ አይደለም።
እኛ ጋር እኮ መጥቶ እያየ ነው እያየ ነው ነው በዚህ ነው ማለት ነው። እየሰራ እሺ ድጋሚ እሺ accept በለኝ እስኪ ይላከ ግን accept የሚለው እኮ እኔ ጋር ስላልመጣ ነው።
okay ነው። እሺ ይኸው አንበለኝ። እሺ
ለዛ ነው
አሁንስ
አሁን መጥቷል። አሁን accept ብያለሁ።
መጣ። እሺ አዎ።
እሺ በቃ እሺ እሺ